hello ጤና ይስጥልን ቤት bet
እሺ እንትን ኦንላይን ተጫውቼ አሸንፌ ነበርና ሂሳቡን አልለቀቀልኝ።
እሺ እንዴት ትነግረኛለህ? ካሸር ኮድ
እሺ ካሸር ኮድ ማለት ID ውን ነው?
አይ ከትኬቱ ስር ያለውን ትኬቱ ከጨዋታዎቹ ስር አለ አይደለ?
እ ትኬቱ ላይ ከጨዋታዎቹ በታች አለ cashier code የሚል
ትኬቱ ላይ አሁን print ያደረኩት ላይ እኮ ያለው ትኬት የሚል አለ።
ከዛ ከጨዋታዎቹ ጨዋታዎቹ አሉ አይደለ?
አዎ ከጨዋታዎቹ በታች ከታችኛው ላይ ማለት ነው።
እኮ እሺ እኮ እሱ ጋርም ያለው እኮ bet amount ምናምን ምናምን ነው እኮ ከሱ በታች cashier code የሚል የለም።
የለም ይሄ scan ማድረጊያው ብቻ ነው ያለው።
እሺ ንገረኝ። እሺ
ምን ትኬት አይዲ የትኛው ንገ- ticket ID ንገረኝ። እሺ እሺ ትኬት አይዲ ሁለት ኤፍ
ሁለት ኤፍ